hello
አንድ ሺ እሺ
አርባ አርባ ሶስት እሺ
ሰማንያ ሁለት እሺ
ዜሮ ሶስት እሺ
ሰማንያ ሶስት
እየሰማሁ ነው ሰማንያ ሶስት አይ እህ
አይ እኮ ግን ሁለቱም እኮ ፌልድ አድርጓል አባ
አ ፌልድ አድርጎ ወደ ቤስት ቤት አካውንት ክን የተመለሰው
የአካውንት ትመልሳል ወይም በ- በጌም ውስጥ አካውንት ትመልሳል አዎ ቤስት ቤት ላይ ተመልሷል እኮ
አ ከ- አሁን የ- የት አካውንት ያገኘ አይ ሲጀመር ያን- ያልነበረህን ብር ነበር እንዴ ስትሞክር የነበረው አ
አልነበ- አልነበረህም አይደለ ይሄ ብር አ ያልነበረህን ስትሞክር የነበር አ ትሞክር አልነበረ እኮ ያልነበረህን ነው ወይ
አሁን የት አሁን የት ቸግላል ወይ አካውንት ላይ ወይም በስበት ውስጥ ወይ ቴሌብር
ቤስት ቤት ላይ ቼክ አድርገው በቅ- በቀኑ ሄደ
እሺ